ጫማዬ ጫፉ ተቆረጠ። ስልኩን ደግሞ ነግናል። ጤና ጤና ይስጥልን። Best Bet ሰላም ነው?
Best Bet ነው።
አዎ Best Bet።
ብር withdraw አርግቼ ነበርና አልገባልም ቴሌብር ላይ።
እስቲ ስልክህን ንገር።
ስልኬ ዜሮ ዘጠኝ አስራ አንድ ቤት
አስራ ዘጠና አራት ዘጠና አራት ዜሮ ዘጠኝ ዘጠና አራት ዜሮ ዘጠኝ አስራ አንድ ዘጠና አራት
እሺ
ሀምሳ ዘጠኝ ስልሳ ሁለት በልክ ማለት ነው በደወልኩበት
እሺ። መች ነው ዛሬ?
አዎ
ስንት ብር ነው?
ሌሊት ሌሊት ማለት ነው አስራ ዘጠኝ ሺህ ብር ዘጠኝ ሰዓት ነው አይ ትንንሽ ብር ሲሆኑ ትንሳል አሁን በቃ ያን ነው ጀመርኩ አካባቢ እንደዛ ነው ግን እንደዛ
ገብቶላል። አሁንስ check አድርገው።
Best Bet ላይ ነው የገባው ወይስ ቴሌብር ላይ?
ቴሌብር ላይ ውዝዶ አደረከው?
አዎ withdraw ነው ያደረገው። ገብቷል።
Yeah ገብቷል። check አድርገው።